ሲለቅ ከምት ሲመንት አቤት
ሰውዬ
ወዬ አቤት አቤት ሰላም ነው።
የስኳር መከፋፈያ ነው።
እሺ
የስኳር አሎ።
መከፋፈያ ነው።
የሱካር መከፋፈያ አ መዝገባ ፈልጌ ነበር።
አይ ይሄ የሱካር ሳይሆን የውሃ ነው።
አ
ውሃ ውሃ
ውሃ ነው።
አዎ አዎ አዎ።
ስኳር አይደለም።
ሱካር አይደለም። ከየት አካባቢ ነው? ከየት ነው?
አየ- አየር ጤና ነው። አሁን ስልክ ሰጠኝ እሳቸው። ይሄ ሞ-
አይ ተሳስተዋል።
እሺ እሺ።
እሺ ቤት